ሄሎ
hello መልሼ ደወልካችሁ።
አዎ አዎ።
driver ይዞ ወጥቷል። ልንገሩት የ driver ስልክ አሀ ይደውላል አይደል?
ይደውላል፣ ወጥቷል።
እሺ እሺ እሺ እሺ።
ስለዚህ አይፈልጉም ስልክ ቁጥሩ።
እ- እ- okay ስልኩ ካለሽማ ስጭኝ። እሺ እሺ ዜሮ ዘጠኝ አስራ ስምንት አስራ ስምንት ሰባ ስድስት እሺ
ዘጠና ዘጠኝ እህም ዜሮ ዜሮ
ዜሮ ዜሮ ስሙ ሸሱ ይባላል። ይደውሉለት።
እሺ፣ እሺ እሺ፣ እናመሰግናለን።
እሺ፣ መልካም ቀን።
እሺ እሺ